እ ሄሎ ሄሎ፣
አቤት።
ጤና ይስጥልኝ። አሳውቁ፣ እንዴት አደሩ? ሄሎ፣
ሄሎ ሄሎ፣ ጤና ይስጥልኝ። ሄሎ፣ ሄሎ፣
ሄሎ፣
አይሰማም?
አይሰማም።
እንዴት አደሩ? ሰላም ነው?
ሰላም ነው። ሰላም ናችሁ?
ይመስገን። ከ Flintstone Homes ነበር የደወልኩሎት።
አ ባለፈው እመጣለሁ ብሎኝ አልተመቾትም መሰለኝ።
አዎ፣ አልተመቸኝም። ከ- እ፣ ወደ ምናልባት ሰው በዚህ አላስማማ?
ሳምንት ከቻሉ check ላረጎት ነበረ የደወልኩት።
እ ምናልባት በዚህ ሳምንት የሚችሉ ከሆነ ድጋሚ እ።
ቀጠሮ ላስይዝሎት ነበር።
አይ ገና አልተመቸኝም። ስትስማማ ከእንትኑ ጋር ከቤተሰብ ጋር አሀ፣
አልተገባባን። ለዛ ነው ዝም አልኩ።
እሺ፣ እሺ፣ እሺ። እ፣ ለመምጣት ሲያስቡ በዚህ ስልክ ይደውሉልን።
እ መምጣት ሲያስቡ በዚህ ስልክ ይደውሉልን።
እሺ፣ እሺ።
እሺ፣ መልካም ቀን።